ሌላው ያው አልተመለሰም እኮ ሁሉም ሰው የተጫወተ እኮ ነው የበኩል ያለው እኮ ገብቶላቸው ነው ለእነሱ። ያንተንም እናሳውቅና ይገባል፣ ችግር የለውም እየመለሱልን ነው።
ታዲያ አይተሻል እንዲ አሁን message አዎ ማነው ስምክ ቴሌግራም ላይ?
ቴሌግራም በሌላ ሰው ነው የላኩ። እኔ ራሴ ቴሌግራም የለኝም። ባለ አስራ ሁለት ቤት ማን ነው የሚለው ስምክ?
ናስር።
ናስር ነው የሚለው?
አዎ እሺ በቃ አሳውቃለሁ፣ ችግር የለውም
እሺ፣ ተባ ልጫወት እኮ ነው እ ለመጫወት እኮ ነው ለመጫወት እኮ ነው።
ችግር የለውም እሺ
እሺ